ሰላም ነው።
ጤና ይስጥልን ቤተሰቤት። ሰላም ምን ነበር?
ካሸርኩት ልንገርሽ እስኪ እንትን ነበር አልበራሁ ነው።
እሺ እሺ
እሺ
ንገረኝ።
አስራ አንድ እሺ
ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ አዎ እኮ እሺ
ሰባ አምስት ሰማንያ አንድ
አባ ብር አለው እሺ ከመ